እርሱ ብቻ የማይሞት ነው፣ በብርሃን የሚኖረው በአባቱ ቀኝ አለ ነግሶ፣ አማኑኤል ክብር ለብሶ። እርሱ ብቻ የማይሞት ነው፣ በብርሃን የሚኖረው በአባቱ ቀኝ አለ ነግሶ፣ አማኑኤል ክብር ለብሶ ትላንትና ዛሬ ውጧል፣ ሁሉም ነገር ይለወጣል። ሳይደበዝዝ የሚያበራ ሁሌም ጽኑ የእርሱ ስራ። እርሱ ብቻ የማይሞት ነው፣ በብርሃን የሚኖረው በአባቱ ቀኝ አለ ነግሶ፣ አማኑኤል ክብርን ለብሶ። እርሱ ብቻ የማይሞት ነው፣ በብርሃን የሚኖረው በአባቱ ቀኝ አለ ነግሶ፣ አማኑኤል ክብርን ለብሶ። የአይሁድ ትግል ያልነቀለው ክፋታቸው ያልሸፈነው የደማውልት ምሰሷችን እርሱ ጸንቷል ከፍታችን። እርሱ ብቻ የማይሞት ነው፣ በብርሃን የሚኖረው በአባቱ ቀኝ አለ ነግሶ፣ አማኑኤል ክብርን ለብሶ። እርሱ ብቻ የማይሞት ነው፣ በብርሃን የሚኖረው በአባቱ ቀኝ አለ ነግሶ፣ አማኑኤል ክብርን ለብሶ። የዓለም ጀግኖች ተቀብረዋል፣ የበረቱ ተሰብረዋል። ገዳዩን ሞት የገደለ እንደ ጌታ ወዴት አለ? እርሱ ብቻ የማይሞት ነው፣ በብርሃን የሚኖረው በአባቱ ቀኝ አለ ነግሶ፣ አማኑኤል ክብርን ለብሶ። እርሱ ብቻ የማይሞት ነው፣ በብርሃን የሚኖረው በአባቱ ቀኝ አለ ነግሶ፣ አማኑኤል ክብርን ለብሶ። መቃብርን የቀበረ ኃይለኛውን የሰበረ ኢየሱስ ነው ጽኑ ጌታ ማይሸነፍ ማይረታ እርሱ ብቻ የማይሞት ነው በብርሃን የሚኖረው በአባቱ ቀኝ አለ ነግሶ አማኑኤል ክብርን ለብሶ እርሱ ብቻ የማይሞት ነው በብርሃን የሚኖረው በአባቱ ቀኝ አለ ነግሶ አማኑኤል ክብርን ለብሶ መቃብርን የቀበረ ኃይለኛውን የሰበረ ኢየሱስ ነው ጽኑ ጌታ ማይሸነፍ ማይረታ እርሱ ብቻ የማይሞት ነው በብርሃን የሚኖረው በአባቱ ቀኝ አለ ነግሶ አማኑኤል ክብርን ለብሶ